ታከለ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። አሁን የደወልኩልኝ ታከለ hello ወይ
አሁን የደወልኩልኝ ነኝ ትምህርቱን ለመማር እንትን ደርሱ ተመዝግበዋል?
አ እንትን ነው እጣ ነው ደረሰኝ እና
okay።
ነገ ስድስት ሰዓት ላይ አዎ ነገ ስድስት ሰዓት ሲኤምሲ ሚካኤል ኢኮኖሚክ ኮሚሽን ህንፃ ጋር ኦኬ መምጣት ይችላሉ።
okay ስድስት ሰዓት ላይ sharp ማለት ነው።
አዎ
እሺ እሺ አመሰግናለሁ።
እሺ እሺ